ማሊ ባንክ
አቤት።
ጤና ይስጥልን።
እግዚአብሔር ይመስገን።
ምን ነበረት አባት?
እ እንትን የሆነ መረጃ ፈልጌ ነበረ። ሄሎ ታክሲ ስልካቸው ይኖራችኋል?
ሄሎ ታክሲ።
እ
እሺ ይጠብቁኝ፣ አንዴ መስመር ላይ ላውጣለሁ። እሺ ይጠብቁኝ።
እሺ እሺ። እስቲ እንትን ስጪ ቶሎ የስልክ መያዣ የስልክ መያዣ ብትይ እ
ሄሎ ታክሲ ነው የሚባሉት አባት?
አዎ ሄሎ ታክሲዎች እንትናቸው ስልክ ቁጥራቸው
ይጠብቁኝ። እሺ
ያው እየፈለገች ነው።
እያወጣሁለት ነው። ይጠብቁኝ።
እሽማ
መስመር ላይ ነው አባት?
አዎ አዎ ስልሳ ሁለት አስራ ሰባት ሄሎ ታክሲ
ስልሳ ሁለት አስራ ሰባት
እሺ በጣም ነው የማመሰግነው።
እኛም እናመሰግናለን አባት።